ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልኝ።
አለን ምን ልርዳዎት?
እ በዚህ መስመር ማለት ነው በቀን እሺ።
ቀን ሁለት ብር ብር እንደ ምን ነው የምንብላው ብያሁኝ ምንም ጠይቃለሁ።
የ game ደንበኛ ከሆኑ በየቀኑ ትኬት ስለሚገባሉት ነው። በሚገባሉት ትኬቶች game ኦችን መጫወት ነው፣ እድሎችን መሞከር።
እ
የቴሌቪዥን game ደንበኛ ሲሆኑ በየቀኑ ትኬት ይሰጡታል። በሚሰጡት ትኬት game ኦችን መጫወት ነው።
እ እንደ- እንደዛ ነው።
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ መመዝገብ ሶስት ቁጥር እ ሶስት ቁጥር ላይ ለመጫወት እንላለን። ሰባት ቁጥር ላይ ቋንቋ ይምረጡ፣ አማርኛ እና እንግሊዝኛ አለ።
እንደዛ ሊሞክር
ኮከ- እ በሚገባሉት ጌቶች ጌሞችን መጫወት ነው። ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።